ሴት ወጣች። ዋትስ አካውንት የሚጠቀሙ አሁን የመጣልሽ እንዴ ስልኩ?
ምኑ?
ይሄ አሁን ወልኩት ቪዚብል የሆነው አሁን ነው ወይስ ሴቷል?
ምን ምን?
አሁን ስሙል ወዲያው ነው ያነሳሽው ወይስ ትንሽ ቆይቷል? ይሰማል?
አነሳሁትና ሌላ ነገር እያወራ ነው። አዎ ይሰማል።
ወዲያው ነው ያነሳሽው ወይስ ትንሽ ቆይቷል ሲጠራ?
አይ ወዲያው ነው ያነሳሁት።